ሄሎ ጤና ይስጥልኝ እንግዲህ ሰላም፣ እንዴት አመሹ? አሜን፣ እግዚአብሔር ይመስገን። እሺ፣ ይቻላል።
ባው ምናምን ስልኮ ስርቆኛል። ድምፅ ጨምሮ ይቀርታል። ሄሎ
ምዝገባውን ምን ያክል ነው ምናምን የሚለውን የማልበል እሺ፣ ስሞት ማነው?
ቃል ቃል ኪዳን ቃል ኪዳን ነው።
አንተ እኮ ማለት ነው ዝም ብለህ ዝም ብለህ እኮ በረኪና ምናምን አዘጋጅተሃል።
ቃል ኪዳን ማለት መቶ ሰባ ኪሎ ግራም እንደምታውቀው ታውቃለህ? አታውቅም? ጀልባ
ስልክ ላይ ስለዚህ ላይ መሳብ ካሳ ስልክ ዝም ብሎ መቶ ሰባ ስልኮት ኪሎ ግራም ይነግሩኛል።
ገባ ሁለት ዜሮ ዘጠኝ ስልኮት
ስልኬ ዜሮ ዘጠኝ ሀያ ስምንት ዜሮ ዘጠኝ ሀያ ስምንት አርባ ሰባት አይ ዶንት ኖ አይ ዶንት ኖ እኔ አልጠይቅም። በቃ እና እኛ በ- ያው መሳብ አይደል?
አርባ ሰባት እ፣ ያው አርባ ሰባት ሰማንያ አምስት ሰማንያ አምስት አስራ ስድስት አስራ ስድስት አድራሻ የት ነው?
የሆነ ቤተሰብ ለማሳለፍ የት አለ?
አዲስ አበባ የሆነ የሚሄድ ኦልራይት እሺ ማስታወቂያውን ከየት ነው ያዩት?
አውሮፕላን ብዙ አየህ ማስታወቂያውን ከየት ነው ያዩት? አይሰማም?
ድምፅ ላይ አይሰማም። ድምፅ ከኋላ ይረብሻል።
ከዋ- እሺ ማስታወቂያውን ከየት ነው ያዩት?
ከቲክቶክ ነው።
ከቲክቶክ ምን
ጥያቄ ለመጠየቅ ነው ወይስ ለመመዝገብ? ምናምን የእሱ page ላይ ቲክቶክ እሺ ጥያቄ ጥያቄ ለመጠየቅ ነው ለመመዝገብ ነው የደወለው?
እኮ አሁን እንዴት ነው ክፍያው? እንዴት ነው መ- ምን ያክል
ኮርሱ የሶስት ወር ኮርስ ነው። ኮርሱ የሶስት ወር ኮርስ ነው።
እሺ
በሳምንት ሶስት ቀን ትምህርት ይኖራል። ሰኞ፣ ሮብ፣ ዓርብ ካልሆነ ማክሰኞ፣ ሐሙስ፣ ቅዳሜ ትምህርት ይኖራል ማለት ነው። ከአስራ አንድ ተኩል እስከ በሳምንት አንድ ሶስት ቀን እሺ በሳምንት ሶስት ቀን ከአስራ አንድ ተኩል እስከ አንድ ተኩል ትምህርት ይኖራል ማለት ነው። ኮሜዲያኖች የስነ ክላስ የሚሸጠው ፐርሰናሊቲ፣ አልኮሪዝም፣ ኮንቴንት ማርኬቲንግ አለው ማለት ነው።
እሺ ለሀያ ሰዓት ነው ትምህርት የሚኖረው። ያከፋፈሉ ሁኔታ የአንድ ፍሬት አወር ዋጋ ሰባት መቶ ሀምሳ ነው። በብር ስናስበው ሰባት መቶ ሀምሳ የአንድ ክሬታ አውራ ዋጋ ሰባት መቶ ሀምሳ ነው። በብር ስናስበው ሀያ ክሬታ አውሩ ሰባት መቶ ሀምሳ ክፍያው አስራ አምስት ሺህ ነው ማለት ነው።
ሙሉ ሙሉ ክፍያ አስራ አምስት ሺህ ነው። ግን ከየካቲት ሀያ አምስት ቀን ከ- ከተመዘገቡ ሰላሳ አራት percent discount ያለው ማለት ነው።
ግን ሰላሳ አራት ሰላሳ አራት percent discount አለው። ይህ ማለት ሰባት መቶ ሰባት መቶ ሀምሳ የነበረው አምስት መቶ ይሆናል። ሀያ credit hour ኡ በአምስት መቶ ክፍያው አስር ሺህ ብር ይሆናል ማለት ነው።
አስር ሺህ ብር okay። ሶስት ወር ነው አስር ሺህ ለሶስት ወር አዎ አስር ሺህ ብር Okay እሺ
ይመዝገቡ።
ነገ መደወል ይችላሉ። አ?
ይችላሉ። እኔ ልመዝግቦት?
እ፣ መዝግቢኝና ማለት ነገ ልወስድ ብዬ ነው።
እሺ ችግር የለውም።
የት ነው እንትኑ ስልጠናው? ማታ ነው አይደል? አንድ ሰዓት ተኩል ነው።
ሀያት ተስፉ አዎ፣ ሀያት አደባባይ ተስፉ road
አያት አደባባይ አዎ።
የሸገር ስላሉ ይቅርታ፣ ቀን ላይ የለንም ለጊዜው።
ሽሮ ሜዳ ደርቀኝ ብዬ ነው።
ይቅርታ ለጊዜው የለንም።
እሺ እሺ አመሰግናለሁ።
ስለደወልን አመሰግናለሁ። መልካም አዳር።
እሺ፣ ሰላም